መጽሐፈ ጦቢት ምዕራፍ አሰርቱ ወአሃዱ ወእምዝ ይቤሎ ሩፋኤል ለጦብያ። ከዚህ በኋላ ሩፋኤል ጦብያን እንዲህ አለው፣ አንተ እሁየ የተአምርኑ እፎ ሀደጋሁ ለአቡከ አንተ ወንድሜ አባህን በእውርነት በንዴት እንደተውኸው አታውቅምን? ነአ ንቅድም እምነ ብእሲትከ ከሚስትህ አስቀድመን ና እንሂድ። ወናስተዳሉ ቤተ ቤቱን እናዘጋጅ። ወንሳ ምስሌከ ሐሞት ወለ ውእቱ አሳ የዚህን የአሳውን ሐሞት ያዝ አለው። ወሆሩ ክልኤሆሙ ሁለቱም ሄዱ። ወሆረ ምስሌሆሙ ዝኩ ወልድ ዘተለወሙ የተከተላቸው ያም ልጅ ከእነዚያ ጋር አብሯቸው ሄደ። ወሐናሰ ትነብር ውስተ ፍኖት፣ ሐና ግን በጎዳና ተቀምጣ ወትጸንህ ምጻቶ ለወልዳ የልጇን መምጣት ትጠብቅ ነበር። ወርእየቶ እንዘይመጽእ ሲመጣ አይታ ሆረት ወነገረቶ ለአቡሁ ሂዳ ለአባቱ ነገረችው። ወትቤሎ ናሁ መጻ ወልድከ እነሆ ልጅህ መጣ አለችው። ወውእቱኒ ብእሲ ዘሆረ ምስሌሁ ውእቱኒ መጻ ከእሱ ጋራ የሄደ ያም ሰው እሱም መጣ አለችው። ወይቤሎ ሩፋኤል ለጦብያ ሩፋኤል ጦብያን እንዲህ አለው፣ አነ አአምር ከመይትከሰት አዕይንቲሁ ለአቡከ እኔም የአባትህ ዓይኖች እንዲገለጡ አውቃለሁ። አንተሰ ኳሃሎ ዘንተ ሐሞተ አዕይንቲሁ፣ አንተ ግን ይህንን ሐሞቱን ዓይኑን ኳለው። ወሶበተ ኩህለ የሐሲ፣ በተኳለ ጊዜ ያሸዋል። ወይወፅእ ዝኩ ጢስ እምኔሁ ብልዙ ብግሩ ካይኑ ይቀረፋል፣ ይገፈፋል። ወይ ሬኢ ዳህነ ድንቦ ያያል። ወሮፀት ሐና ወሃቀፈት ክሳደ ወልዳ። ሐና ፈጥና ሂዳ የልጇን አንገት አቀፈችው። ወትቤሎ እሙ እሚእዝየሰ እሙት እንከ፣ እናቱ እንግዲህ ወዲህስ ልሙት አለችው። እስመ ርኢኩከ ወልድየ ልጅ አይቼሃለሁና ወበካዩ ክልኤሆሙ ሁለቱም አለቀሱ። ወወፃ ጦቢት ሀበ ኆኅት ጦቢት ወደ ደጅ ወጣ። ወተሃቅፉ አንገት ለአንገት ተያያዙ። አንድም ወተአቅፈ ይላል ተሰነካክሎ ወደቀ። ወሮፀ ወልዱ ወአንስኦ ለአቡሁ ልጁ ፈጥኖ ሂዶ አንገቱን ቀና አድርጎ ወኮሃሎ ዝኮ ሐሞተ ውስተ አዕይንቲሁ ይህን ሐሞቱን ዓይኑን ኳለው። ወይቤሎ ተአመን አባ ከመትሃዩ አባቴ እንድትድን እመን አለው። ወሶበ ኮሃሎ ሐሰየ አዕይንቲሁ በኳለው ጊዜ ዓይኑን አሸ። ወተስእየ እምነ ብንተ አዕይንቲሁ ከዓይኑ ብልዙ ብግሩ ተቀረፈ ተገፈፈ። ወርእዮ ለወልዱ ልጁን አየው። ወሃቀፎ ክሳዶ ወበከየ አንገቱን አቅፎ አለቀሰ። ወይቤ ቡሩክ አንተ እግዚኦ አቤቱ አንተ ክቡር ምስጉን ነህ። ወይትባረክ ስምከ ለዓለም ስምህ ለዘላለም ይክበር ይመስገን። ወቡሩካን ኩሎሙ መላእክቲከ ቅዱሳን ቅዱሳን መላእክትህም ቡሩካን ናቸው። እስመ ቀሰፍከነ ከዚህ አስቀድሞ በመከራ ገርፈህናልና፣ ወተሰሃልከነ ተመልሰህ ይቅር ብለህናልና ስምህ ይክበር ይመስገን። ወናሁ ርኢክዎ ለጦብያ ወልድየ እነሆ ልጄ ጦብያን አየሁት። ወእምዝ ቦአ ወልዱ እንዘይትፌሳህ ከዚህ በኋላ ልጁ ደስ ብሎት ገባ። ወአይድኦ ለአቡሁ ኩሎ አብያተ ዘኮነ ላዕሌሁ በሜዶን ለሱ የተደረገውን ብዙውን ነገር ለአባቱ ነገረው። ወወፃ ጦቢት ወተቀበላ ለመርአቱ እንዘይትፌሳህ ጦቢት ደስ ብሎት ምራቱን ተቀበላት። ወባረኮ ለእግዚአብሔር በኀበ አንቀጸ ነነዌ በነነዌ አደባባይ እግዚአብሔርን አመሰገነው። ወአንከሩ እለ ርእይዎ እንዘ ይሐውር ሲሄድ ያዩት ሰዎች ሁሉ አደነቁ። ወይቤሉ እፎ ርእየ እንደምን አየ አሉ። ወጦቢትሰ ገነየ ለእግዚአብሔር በቅድሚሆሙ ጦቢት ግን በፊታቸው ለእግዚአብሔር ምስጋና አቀረበ። እስመ ተሳህሎ አምላከ ሰማይ ሰማይን የፈጠረ እግዚአብሔር ይቅር ብሎታልና። ወሶበ በጽሐ ጦቢት ሀበሳራ መርአቱ ጦቢት ከምራቱ ከሳራ በደረሰ ጊዜ ባረካ ወይቤላ በጻሕኪኑ በዳህን ወለትየ ልጀ በደህን አደረስሽ አላት። ይትባረክ እግዚአብሔር ዘአምጻአኪ ሀቤነ ወደ እኛ ያመጣሽ እግዚአብሔር ይክበር ይመስገን። ወይባርክ አባኪኒ ወእመኪኒ አባትሽንም እናትሽንም ያክብራቸው። ወኮነ አቢይ ትብስይት ላይለ ኩሉ አዝማዲሁ እለ ይነብሩ ነነዌ በነነዌ በሚኖሩ በዘመዶቹ ሁሉ ብዙ ተድላ ደስታ ሆነ። ወመፁ አካኪሮስ ወነሳቦስ ወልደ እቡሁ የወንድሙ ልጅ አካኪሮስና ነሳቦስ መጡ። ወገብሩ በዓለ ሰቡአ መዋዕለ በትፍስሕት ሰባት ቀን በተድላ በደስታ በዓል አደረጉ።